ሄሎ ጤና ይስጥልን በስተ ቤት ጤና ሄሎ ይስጥልን በስተ ቤት ሄሎ አይሰማም አሁን እሺ ጤና ይስጥልን በስተ ቤት ሰላም ነው ባስ ቤት ነኝ ብሩ ሶስት መቶ ብር ትላክ ነበረ ተ- እስካሁን አልገባም።
በዚህ በደወልክበት ቁጥር ነው አዎ
መች ነው ዛሬ ነው አይ ሀያ ስድስት ነበረችዋ በፍምር
ኖቬምበር 26 አዎ፣ በፍምር አላሳወቅም 26 ነበር እስካሁን አ? አዎ አሳወቁ ነበረ ያው ሰው ዛሬ ነገርክን?
ገና ዛሬ ነው ያ- ያ- ያሳወቀው አዎ ቶሎ ነው እሺ ግን ማሳወቅ ያለብን እንደዚህ አይነት አ?
ነገሮች እንደዚህ አይነት ነገር ሲፈጠር ቶሎ ነው እሺ ማሳወቅ ያለብን እሺ ችግር የለም። አሁን አ- አስተካ- አ- ላስተካክል ይሆናል
November 26 ነው
አ?
November 26 በኖቬምበር ሀያ ስድስት አዎ
ስንት ብር ነው
ሶስት መቶ ብር
Okay voucher ነው ያደረግከው እሺ አባ voucher ነው ያደረግከው እዛው account ላይ ነው ያለውና account history ውስጥ ትገባና voucher history የሚል ታገኛለህ voucher history ውስጥ ደግሞ እ፣ የብሩ መጠንና print የሚል ታገኛለህ print ስትለው voucher code ይሰጣል ያን voucher code ወስደህ voucher ላይ deposit አድርገው እሺ ወደ account ገብተዋል